ጤና ይስጥልን።
ሰላም ጤና ይስጥልኝ።
አብሮ ይስጥልህ። እንደውም ኪቲዩብ ነው የጌሻ መመዝገቢያ ቁጥር ምን ልርዳዎት?
ለመመዝገብ ፈልጌ ነበረ።
ስምዎትን ማን እንበል?
ሳሙኤል ስላሁን ሳሙኤል።
አዲስ አበባ አይደለም ሳሙኤል እሺ ምን አሉኝ?
አዲስ አበባ አይደለም ስልጠናው OK በ online መማር ይችላሉ?
በኦንላይን መማር እችላለሁ።
ያው online class አለን በኢሜይል እየላክን ማለት ነው።
በኢሜል ላካችሁ
በኢሜይል እየላክን የሚማሩበት ማለት ነው።
OK። ክፍያው ስንት ነው?
ክፍያ በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ነው የሚወስዱት ለሶስት ወር አስራ አምስት ሺህ ብር።
ለሶስት ወር እም፣ ክፍያው በ phase ነው በአንዴ ነው?
ምን አሉኝ?
ክፍያው አንዴ ነው በ phase ነው?
እ፣ በቴ እንትን ነው
አንዴ ምንድን ነው።
ነው የሚባለው? በአንዴ ነው።
OK፣ አመሰግናለሁ።
እሺ